ሄለ ሄለ አትሄለ ቤት እንዴት አቤት አልክ? የሐሙስ ሰላም ጠዋቱን ነው?
ስብሰባውን ጥራ
እ?
የሐሙስ ጠዋቱን ስብሰባውን ጥራ ብሏል። እ? ሐሙስ ጠዋት ይጠራ ነው አይደል?
እ?
ይጠራ ነው አይደለ?
ይጠራ ሐሙስ ጠዋት ይጠራ።
ጥሩ እሺ።
በቃ ሶስት ሰዓት ተኩል ብሎኝ መሰለኝ። እሺ።
ስንት ስንት ሰዓት ስንት ሰዓት? ሶስት ተኩል እ፣ እሺ፣ ተኩል ነው።
እሺ፣ ሶስት ያ ተኩል ወይ አንቺ ማስሻ ሂጂና እ፣
ሚኒስትር ከማዕድንና ከዋና ከ- እኔ ከፌደራል ዋና ኦዲተር ነው ማለት የለሁኝም እኔ ሳራ ነው የምትነግሯት።
እ?
የሚገቡትን ሰዎች ለሳራ ንገሯት። እኔ የለሁኝም።
ከእንትን
በቃ እንትን በላ ቼክ አድርገህ ትነግረኛለህ። ዛሬም ካገኘ መንካል ዛሬ ካገኛቸው ንገረኝና እሺ እምቢ ማለታቸው አሳውቃለሁ።
አይ ምን አንድ እኮ ተነግሮ ሁለት- ለሁለቱ ተነግሮ እኮ በቃ ሁሉም ተ-
በቃ ችግር የለም። እሺ ችግር የለውም።
እሺ እሺ እሺ